ጤና ጤና ይስጥልን።
አብሬክል እንዴት ነው? አለን። እንትን ምን ፈልጌ ነበረ?
ምን አይነት መኪና
ምንድነው ስራ ቦታችን የባንክ ብድር አመቻችቶልን በእኔ ደግሞ እስከ አንድ ነጥብ አምስት ነበረ
ምን እኮ ይችላሉ። ምን ምን አይነት መኪና ነው?
አዲስ ይገኛል አንድ ነጥብ አምስት ቢት
አዲስ አዲስ መኪና በአንድ ነጥብ አምስት ይገኛል።
አዲስ ማለት ያለጠፈ
አዎ
ያለጠፈ በአንድ ነጥብ አምስት ሙሉ የለም አባት
አይገኝም።
አይገኝም
የነጠፉት እንዴት ናቸው?
እኮ የለጠፍን ነው የምታገኙት። በአንድ ነጥብ አምስት አዲስ መኪና አይገኝም።
okay የለጠፈ ምን ምን አላችሁ?
የለጠፈ አለን ብዙ አይነት መኪኖች
ብዙ አይነት በ- ዋ- ቁጥር ልስቶትና አውሯት ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ ላይ ያልሽኝ?
አዎ
አስራ አንድ እሺ፣ እሺ ተወልተናል።